ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
እንዴት ነሽ? ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረ ይሄ ይሄ እየደወልኩልሽ እየጻፍኩልሽ ነበር እና ማለት ነው እሺ ባለፈው ዘጠኝ ሺ ዘጠኝ መቶ ብር እስካሁን አልገባም እስካሁን ማለት ነው ቴሌግራም ላይ ዝም ብሎ ልኳል።
withdraw አ፣ withdraw አ፣ withdraw ምናምን ይላል ግን እስካሁን አየር አልገባም ጭራሽ ማለት ነው።
ቴሌግራም ላይ ከላኩ ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁ።
እሱን ነው እና ደግሞ አሁን እኔ እየተጫወትኩ ነበር። አሁን already ቁሟል። በምን እንዳቆማችሁት አላውቅም።
ምኑ ነው የቆመው?
እህ፣ አሁን እንትን withdraw ላይ ሰላም አለችኝ እኮ ቅድም text አድርጌላት
withdraw ለማድረግ ፈልገው ነው።
አያር- አንደኛ እሱ፣ ሁለተኛ ደግሞ ስጫወት ደግሞ የድሮ አሁን ቴሌብርን ያወጣልኝ ነበረ።
አዎ ትንሽ technical ችግር አጋጥሞን ነው የተሰራ ነው። በትዕግስት ይጠብቁ።
okay እየተሰራ ነው።
አዎ አዎ ግን ቴሌግራም ላይ ልክ ያለው ዘጠኝ ሺህ ዘጠኝ መቶ ብር በቃ ቆይቷል። እስካሁን አል- አልወጣልኝም፣ አልገባልኝ።
እናሳውቆታለን። እሺ ስልኩ ቁጥሩ ይሄ ነው። እስኪ please
ምን አሉ?
ስልክ ቁጥሩ ይሄ ነው። አሁን የደወልሽበት የደወልኩበት።
እሺ ችግር የለውም እናስተካክሎታለን። እናሳውቆታለን ቴሌግራም ላይ thank you so much። መቼ ነው የሚስተካከለው ይሄ እንትኑ?
እርግጠ እሱን እርግጠኛ ሆነን መናገር አንችልም፣ ግን የተሰራ ነው። በትዕግስት ይጠብቁ።
እሺ ቴንኪ። እሺ